ሄሎ
ሄሎ
ጤና ይስጥልን።
እግዚአብሔር ይመስገን። ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው። አራተኛ ዙሪያ ወጌሻ
አዎ፣ ስልጠና ቁጥር ልመዝ- አዎ፣ ልመዘገብ ፈልጌ ነበር።
በጣም ድምፆት ርቋል፣ ይሰማኝ አይደለም።
አዎ፣ እየተሰማ አይደል?
ምን አሉኝ?
አይሰማም?
አይሰማኝም። አሁን
አንቺ ልመዘገብ ፈልጌ ነው።